ጤና ይስጥልኝ። ቀጥተኛ ከቤት ቤት ምንደርደው
ይህን ውስጥ ድረው አድርጎ እስካሁን አልገባም። ዛሬ ጠዋት
እሺ፣ አንዴ መስመር ላይ ጠብቁ።
እሺ፣ በዚህ ቁ
ሄሎ
ሄሎ ይስጥልኝ ሄሎ ሄሎ ይሰማል?
ይሰማል አይደለ? withdraw ነው።
አዎ እሺ ወደ commercial ንግድ ባንክ ነው።
ቤት ቁጥርህን ንገረኝና check ላርግልህ።
እ የቤት ቤት ቁጥርህን ንገረኝና check ላርግልህ።
ይሄ ነው
አዎ፣ ግን transfer የሆነ ስልክ ስለሆነ እየታየኝ አይደለም ዜሮ ቁጥር።
ዘጠኝ እሺ አንዴ።
ዜሮ ዘጠኝ
እሺ
ሰላሳ ዘጠኝ እሺ
ሀምሳ ዘጠኝ እሺ
ሰማንያ ዘጠኝ እሺ
አርባ ስምንት ያ
ስንት ብር ነው?
ሺ አራት መቶ
እሺ
አናቤና ለጉድ ጊዜ ሀፍዝ አልተነሽ
መቼ ነበር ውጅሮ ያረከው?
የሶስት ሰዓት አካባቢ ጠዋት እሺ እሺ። ወደ ቤት ቤት account ተመልሷል። እሺ ደግመህ ጻጸው።
አ ወደ ቤት ቤት account ተመልሷልና ደግመህ ጻጸው።
ተመልሷል።
አዎ አዎ፣ ወደ ቤት ቤት account ተመልሷል።
አይገባም ማለት ነው ንግድ ባንክ።
አዎ ወደ ባ- ወደ ቤት ቤት account ስለተመለሰ ደግመህ እዘዘውና ከዛ approve አደርግልሃለሁ
ከዛ በኋላ ንቃሉ
እኮ ከዛ በኋላ ደውልልን። እሺ ካልገባልክ ደግመህ እሺ።
ማዘዝ ግን አለብህ። አሁን ቤት ቤት account ላይ ነው ያለው ብሩ።
እሺ እሺ እሺ፣ መልካም ቀን ይሁን።